Wait. Hello? Hello? ሄሎ
ሄሎ አቤት፣ ጤና ይስጥልን ቤት ቤት።
አዎ፣ እንትን ትኬት ነበረ ምን ሰዓት እንደደመረ ለማየት ነበረ።
እሺ፣ ትኬቱ ንገረኝ፣ cashier code ሽ።
cashier code ኡ እሺ እ አስር ዜሮ ዘጠኝ እሺ፣ ሰባ ስምንት
አስር ዜሮ ዘጠኝ ሰባ ስምንት ሰላሳ አራት
ይቅርታ፣ እንዴት ደግሚልኛለሽ? እና
አስር ዜሮ ዘጠኝ እሺ፣
ሰባ ስምንት ሰላሳ አራት
ቦይድ አሸናፊ ነው። ሄሎ ሄሎ እሺ፣ አሸንፏል የትኬትሽን ስምንት መቶ ሀምሳ ዘጠኝ ብር።
አዎ ስንት ሰዓት ላይ ነው አደ ያደረገውኛ ላይ ብዬ ስለማውቀው እ ምን አልሽኝ?
ቼክ ላድርግልሽ፣ አንዴ ጠብቂኝ። እሺ ነው
Thank you.